ሄሎ ሄሎ
አቤት hello፣ እንዴት ዋልክ? አወል አቤት ሰላም።
ከውዳ bike manufacturing ነበር የደወልኩልህ። ትናንትና ደውለህልኝ ነበር bicycle እ?
ምናምን ብለህ አዎ
bicycle አዎ አዎ ጠይቀኝ አዎ ነበረ። አይ አዎ።
የዋጋ ለውጥ ስላደረግን እሱ ልንገርክ ብዬ ነው ስንት ነው?
የደወልኩልህ። እ፣ መቶ ሀያ ሺህ plus እም፣ VAT ከ VAT ኡ ጋር እም። ከ- ከባት በ- ከባት ጋር ነው ከባት በፊት በፊት
በፊት አዎ normal እም፣ አሁን መቶ ሰላሳ ስምንት ሺህ ማለት ነው አጠቃላይ።
እም። ዞሮ እዛው መምጣት ስለማይቀር ኢንሻአላህ okay እስኪ እም፣ እዛው እንትን እንላለን።
እሺ፣ መች እደውልልሻለሁ ነበረ ሰሞኑን እመጣለሁ ያልከኝ ሰሞኑን?
ሰሞኑን እመጣለሁ ሰሞኑን እሺ እመጣለሁ። እሺ okay።
እሺ እሺ ደውልልኝ።